hello ሰላም ነው እናት እግዚአብሔር ይመስገን።
ሁሉ ስፖርት ነው አዎ ነው።
እንትን ይኸውልሽ balance አምሳ ብር ይለኛል እሺ እንትን እንደ ቦነስ ሆኖ ነው የመጣው እና ግን እምቢ አለኝ ስቆርጥበት እምቢ አለኝ እናት ከአንድ ነጥብ ሰባት እና ከዛ በላይ የሆነ odd ያለው አስር እሺ።
ጨዋታ እና ከሀያ odd በላይ በሀምሳ ብር መቁረጥ ይችላሉ።
ከ- ማለት ከሀያ ከሀያ ወደ በላይ ማለት ጠቅላላው
ጠቅላላው ከሀያ odd በላይ አ ስለው እምቢ አለኝ ሰሞኑን ይመልስልኝ የሆነ አንድ ሰ- ከአንድ ሰባት odd በላይ ነው መጫወት ያለብኝ ከአንድ ነጥብ ሰባት እና ሰባት።
ከዛ በላይ odd በላይ እሺ እናት አስር ጨዋታ የሚመርጡት እሺ እሺ